ሰላም ትኬት ማራዘም ፈልጌ ነበር።
ማራዘም?
አዎ
እሺ ከየት ወዴት ነው ማራዘም የፈለጉት?
ከአዲስ አበባ ወደ ድሬዳዋ
እሺ ከእኛ ነበር የቆረጡት?
አይ አልነበረም፣ ከየት ነው የቆረጡት?
በ application እሺ እንደዛ ከሆነ ስልሳ ስልሳ ዘጠኝ የኢትዮጵያ ኤርላይንስ call center ደውሎ ነው ማስያር የሚችሉት።
ስንት ነበረ?
እሺ አንድ ቀን ጠብቁኝ ልንገሮት።
እሺ
ስልሳ ሰባት ሰማንያ ሰባት
እሺ
ሌላ ምረት ነገር ይኖራል?
ምንም የለም። Thank you።
እሺ ተደወሉ። እናመሰግናለን። መልካም ቀን ይኑሮት።
እሺ